Hello?
Sister ቻምፒዮን ቻምፒዮን ጋር ጉደረው ብዬው ገንዘብ አልገባልኝ።
ቤስት ቤት ቁጥር የደወልክበት ነው?
አ ቤስት ቤት ቁጥር የደወልክበት ነው?
አ
ስንት መቼ ነው? ስንት ብር ነው?
ማታ መቶ ብር
እሺ ጠብቀኝ። ስንትን ያልከኝ?
መቶ ብር ሶስት ስም ካርድ ነበረ፣ ግን በዚህ አልገባም።
ምን ሞልተ ነው? በዚህ
እም?
withdraw አድርገህ ነው አይደለ?
አ
ከ- ከ- ከየት ነው withdraw ያደረግከው?
ገንዘቡ አ- አስገብቼው ለመጫወት ፈልጌ ነበረ፣ አልገባም ገና account መቶ ላይ ብር okay። ወደ ቤስት ቤት account ነው የላከው?
እ፣ ወደ ቻምፒዮን
አሀ okay። አይደለም ይሄ ቤስት ቤት ነው። እሺ
እሺ።
ተሳስተሃል። ቻምፒዮን ጋር ደውል።
ስልኩ ስንት ስንት ልደውል እናት?
አላውቀውም። እንትን አድርግ፣ ጎግል አድርገው።
እሺ እሺ